ሄሎ
ሄሎ ወይ ጤና ይስጥልኝ አብሮ ይስጥልኝ አለን ከዶክነር real estate ነበር ምደውልልህ ዋትሳፕ ላይ እ፣ contact አድርገህን ነበር ቃላ እባላለሁ እሺ
እ፣ ስለ አፓርትመንቶች መረጃ ፈልገህ ይመስለኛል contact ያደረክን ምን ልታዘዝ አይ no እንትኑን አይቼ full price ነው ወይ ወይስ ሀያ percent ነው ብዬ ነው
ሙሉ ዋጋ ነው
ሙሉ ዋጋ አዎ የ- በሶስት ነጥብ የስቱዲዮ ስድስት ነው ሚሊዮን ወይስ እ፣ ባለ አንድ?
ባለ አንድ ባለ አንድ መኝታ ቤት
አ፣ ግማሽ ያለቀ ማለት ነው
ግማሽ ያለቀ ማለት ማለት fifty percent complete ነው የሚለው ሀምሳ percent አሁን እስካሁን functional የሆነ ሞል የገበያ የገበያ አዳራሽ አለ ከስር functional የሆነ ማለት ነው ባለ አራት ፎቅ የገበያ አዳራሽ አ፣ አለበት አሁን ከዛ ነው ወደ ላይ እንግዲህ ወደ ላይ የሚሰራ አፓርትመንቶቹ ነው ማለት ነው።
ሀምሳ percent ብቻ እንትን ናቸው እኮ ገባኝ እ፣ ገብቶኛል ሀምሳ percent አለቀ ማለት already አሁን ሞል ስላለ ከስሩ አ፣ ሞሉ ላይ ነው አፓርትመንቶቹ የሚገነቡት ወደ ላይ የሚቀጥል ፕሮጀክት ነው so ሀምሳ አዎ።
percent በሚባል ደረጃ አልቋል ማለት ነው
okay እንጂ አፓርትመንቱ አልተጀመረም
አዎ
ኦ፣ okay ይሄ buy one get one የሚለው እንትን is real እንትን ነው
አዎ real ነው ማለት እ፣ promotion ነው
real ነው real ነው ትንሽ mislead ሊያደርግ ይችላል በእርግጥ አ፣ buy one get one ማለት ምንድን ነው opportunity ይኖርሃል chance ኡ ይኖርሃል ማለት ነገር አዎ።
chance ላይ አንድ ቤት ስትገዛ አዎ።
ኩፖን ይሰጥሃል እ፣ እዛ ህንፃ ውስጥ ከገዙት ሰዎች መካከል አ፣ በእጣ ይወጣልህና አንተ አሸናፊ ከሆንክ ከአንድ ቤት extra ቤት ትሸለማለህ okay እጣ ነው እንጂ አዎ mislead ያደርጋል በጣም እሱን ነገር አይ አለ በነጻ እኮ።
በነጻማ ምን አ፣ ማለት የሚለው ነው advertisement እንደዛ ነው የሚለው
አይ ማለት ማለት ያው ትክክል ነው ማለት እንትን ነው straightforward figure out ነው buy ለማድረግ one get one technically ልክ ነው technically ልክ ነው ያው አዎ።
buy one get one ማለት ምንድነው opportunity ይኖርሃል ላይ ሄደ chance ብትለው ማስገባት ሱፐር ማርኬት ሄደ ስትገዛ አሁን buy one get one ስል straightforward ነው አንድ ትገዛለህ አንድ በነጻ ትሰጣለህ እና እሱን እንትን ነው anyways እሺ thank you
አዎ እሱ ልክ ነው እሺ
እ፣
በቃ ውል ፈለዋል እሺ thank you።
እሺ